hello አላ አቤት ቴድሮስ እንዴት ነህ? ሰላም ነው?
እግዜር ይመስገን።
አ- አለን አለን አለን። አያ- አያቸው አይደል ከላይ ያሉትን game ኦች እና
አዎ game ኡን አይቼ ነበር እና አ፣ በምን ነው የምታጫወቱት እናንተ?
አይ በፊት በሌላ agent ኦች እንትን ነበረ ይሄ የመጀመሪያ የለም
የመጀመሪያ crash ነው፣ crash ይሄ በፍናሌክ እንትን
እሺ አወቅሽ የመጀመሪያ ጌም ያ እሺ።
ፔናልቲ ሳይሆን ያኛው ከላይ ያለችዋ
አዎ።
እሺ እሱ ኦንላይን ነበረ የሚያጫውቱት እና እንዴት ነው በዚህ የሚጫ- ይቻላል ወይ ነው ኦንላይን ኦንላይን ማለት መላውንቻ ለምሳሌ ታይም ታይም አሁን ለምሳሌ ኦንላይን መድበሽ ራሱ የሚነሳበት ሰዓት አለ። ጉጉሉ ጠብቂና እዛን ሰዓት አስገብተሽ መጫወት ነው ኦንላይን።
አዎ
ይሄ እንዴት ነው በ cashier ይቻላል ወይ ነው?
በ cashier ዋ እኮ አዎ ይቻላል።
launcher በ cashier ተጠቅሞ ብቻ ነው ነው።
የሚቻለው።
እ፣ አሁን ለጊዜ ያለው ቪቦክስ እና የዲሽ ነው። ዲሽ አታጫውቱም እናንተ? በዲሽ እኛ በዲሽ ነው ብዙ ጊዜ እንትን የምንለው ነው።
በዲሽ አላችሁ አይደለ?
አዎ so ዲሽ ላይ ይቻላል እኮ ዲሽ ላይ game ኦቹን እኛ እዚህ እንጭንላችሁና በፍር- okay።
በ frequency ቻናሎች ነው።
ቻናል አላቸው ጂ- ጂ- ጂሱ ጂሱ ኦ አላቸው። አዎ
ከዛ እዛ ቻናል ላይ ከዛ cashier ይጫናል ከ- ኮምፒውተር ላይ ከዛ GR ላይ አላ ራሱ ሊጨመር ይችላል።
ምን አልከኝ?
GR system ላይ ሊጨመር ይችላል። cashier አዎ አዎ ይጨምራል። ልክ እንደ የውሻውን የውሻው ኬኖ ምናምን game የሚመጣላ option አለ ከዳር ከዳር
አ so የ cashier ዋም ላይ game ኡ ሲጨምር እዛው ዳር ላይ ያመጣላታል ማለት ነው።
አ so ልክ እንደነሱ እየቆረጠች ልክ ኬኖ እንደምትሰራው እሱንም መስራት ነው። አዎ ያ አይ አዲስ game ስለሆነብን እኮ
አዎ አዎ፣ ግን ልጠይቃቸው ብዬ እ፣ ችግር የለውም ቪዲዮዎች ምናምን ስለምንሰራ እሱንም እንልክላችኋለን ከ cashier ጋር የተያዘ ግን እናንተ ፈቃደኝነትን ንገረንና game ኡን ነው ምንጭነው መጀመሪያ so እኛ game ኡን ከጫነው በኋላ አንተ በዲሽ ወደ install ወደ viewer ወደ ማስገባት ይደረጋል ከዛ አዎ።
በኋላ ያለውን ታዩታላችሁ ማለት ነው እኮ ዲሽ ቻናል ማለት ያኛው ድሮ እንትን የ dog ኡ ያለበት ቻናል ማለት frequency ነው አይደል? እዛ ውስጥ ኦ ነው no የሚጨምረው።
አይ ሌላ እሱ አይደለም ሌላ እንልክልሃለን
ሌላ ከሱ የተለየ ሰ- አዎ የተለየ አዎ አዎ
እሺ፣ እሺ።
ግን በዛው ሱቅ ስር ሆኖ ማለት ነው
እ እ?
በዛው ሱቅ ስር ሆኖ ማለት ነው አዎ አዎ ገብቶኛል። ቻናሉ ብቻ ማለት ሳተላይቱ ብቻ ከተለየ ነው እንጂ ያው እዛ ውስጥ ነው።
ፍሪኩዌንሲን ችግር የለውም እንልክላቸዋለን።
እሺ በቃ እንትን ልበልና የሆነች ነገሮችን እናስተካክልና እንሞክራለን።
በቃ ይሻላል። በጣም አሪፍ። እሺ እሺ እሺ እሺ እሺ ቴንክ ዩ
ሰርጉም